ሄሎ
ሄሎ ቢቲ እኮ አቤት እንዴት ነሽ?
ደህና ደህና ነሽ ወይ?
ደህና ነኝ። ማን ልበል?
ድምፅ የጠፋብሽ የሀዲያ እናት ነሽ?
እም?
የሀዲያ እናት
ኧረ እኔ ሀዲያ አይደለሁም ገነት ነኝ እባክሽ።
ገነት ማ
ሻዲያ ልበልሽ?
ውይ ማሚ ግኒ
ወይዬ ደህና ነሽ?
ደህና እንደምን ነሽ?
ደህና
እግዚአብሔር ይመስገን። ደህና ነሽ? ትምህርት እንዴት ነው?
ደህና ነኝ። እንዴት ነሽ?
ደህና ነኝ እግዚአብሔር ይመስገን። አበሮ የለችም እንዴ?
ኧረ አለች።
አንቺ እንዴት ነሽ?
ደህና ነኝ።
ትምህርት እንዴት ነው?
ጥሩ ነው። እንከና እግዚአብሔር ድረስ ይመስገን። እሺ hello አበርዬ እንዴት አለችው?
እግዚአብሔር ይመስገን።
ሳልደውልልሽ ኧረ ችግር የለም ገኒ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን።
አሁን ያለ ነው
ምንም አላሏችሁም?
ወጣ እዛ ነው ያለ ነው ምንም አላሏችሁም?
ሀያ ሴንቲም ሀያ ሜትር ከወንዝ በላይ አ- አርሜዋለሁ ከወንዝ በላይ አሉ ግን አልተለካም። እንዴት እንደሆነ እስከ መቼ እንደሚቆይ አላወቅንም።
okay ዝም ብለዋችኋል?
አዎ
አይ ይሁን ይሁን ይሁን እንኳንም አላችሁ። ሳልደውልልሽ እኮ ሰሞኑ እንዴት ሆናችሁ ብዬ ችግር የለም። ዘ- ያው ስራ በዛብኝና ሳልልሽ ዝም አልኳችሁ።
አ- አለ ነገ አትመጪም?
እስቲ ቆይ እንደ ሁኔታው እሺ እሺ አበርዬ አዎ እሺ ይሻላል። እሺ ገ እሺ ማሽ እሺ